አዎ
Hello አቤት እሺ፣ ሰላም መልሼ የደወልኩሎት።
እሺ እሺ እሺ እ ብሩን transfer አድርገናል ብለን ቅድም ን- አውርተኖት ነበር አይደለ?
አዎ እሺ፣ አልደረሱትም ነው እርሱ።
አዎ አልገባም
እ ይሄ ቁጥር የሚለው በ- በላይነሽ ኃይሌ ነው አይደለ?
አ- አ- ሀይሊማ
የአያት ስም አይገልጽም። ቴሌብር ላይ በላይነሽ ኃይሌ ብሎ ነው የሚያመጣው።
እሺ እሺ እኮ ለዛ ልከናል። አምስት መቶ ሀያ ሶስት ብር ታ- transfer አድርገናል
እኔ ቴሌብር ላይ እንግዲህ አልገባም እኮ ለከኛ የገባበትን receipt ልላክልሽ።
receipt ኡን ላኪልኝ እሺ እሺ receipt ኡ ልላክልሽ።
ወይ መድኃኒዓለም